ምስጋና ነው ጌታዬ ምስጋና ምስጋና ምስጋና ምስጋና ምስጋና ምስጋና ነው አባቴ ምስጋና ምስጋና ነው አምላኬ ምስጋና አክብሮቴ ምስጋና የድረሰው ሐሳቤን አሳቶ እዚህ ላደረሰው በልቤ ላይ ፍቅሩን ላነገሰው ምስጋና በክብር ይድረሰው አክብሮቴ ምስጋና የድረሰው ሐሳቤን አሳቶ እዚህ ላደረሰው በልቤ ላይ ፍቅሩን ላነገሰው ምስጋና በክብር ይድረሰው ከትላንቴ ሐሳብ መነሻዬ እስከ ዛሬ ላለው መድረሻዬ ከመንገዴ ብርሃን ሳይለየው ጉዞዬ እንዲቃና አላረገው ለፈጠረኝ አምላክ ኃያል ጌታ ምስጋና ይድረሰው ጠዋት ማታ ስጦታው ቢነገር መቼ ያልቃል? መቼ ይዘረዘራል በአጭር ቃል? ሳይነፍቀኝ ድጋፍ ብርታቱ ሰጠኝ የመንፈስ ጽናቱ አድሎኛል ደስ ብሎኛል ላረገልኝ ውለታ አልከፍለው እሮታ ስሙ ከፍ ከፍ ይበል ይመስገን ጌታ ዘወትር ጧት ማታ ሳይነፍቀኝ ድጋፍ ብርታቱ ሰጠኝ የመንፈስ ጽናቱ አድሎኛል ደስ ብሎኛል ላረገልኝ ውለታ አልከፍሎ እሮታ ስሙ ከፍ ከፍ ይበል ይመስገን ጌታ ዘወትር ጧት ማታ ምስጋና ነው ጌታዬ ምስጋና ምስጋና ነው አባቴ ምስጋና ምስጋና ምስጋና ምስጋና ምስጋና ምስጋና ነው ጌታዬ ምስጋና አክብሮቴ ምስጋና የድረሰው ሐሳቤን አሳክተ እዚህ ላደረሰው በልቤ ላይ ፍቅሩን ላነገሰው ምስጋና በክብር ይድረሰው። አድናቆቴ ምስጋና ይድረሰው። ሐሳቤን አሳክቶ ዳር ላደረሰው በልቤ ላይ ፍቅሩን ላነገሰው ምስጋና በክብር ይድረሰው። ፍላጎቴን ፍጹም ሳልነግረው ውስጣዊ ምኞቴን ላወቀው ቸርነት ጸጋውን ሳይለየው ቤቴን በበረከት ለሞላው ለፈጠረኝ አምላክ ኃያል ጌታ ምስጋና ይድረሰው ጠዋት ማታ ስጦታው ቢነገር መቼ ያልቃል? መቼ ይዘረዘራል ባጭር ቀን? ሳይነፍቀኝ ድጋፍ ብርታቱ ሰጠኝ የመንፈስ ጽናቱ አድሎኛል ደስ ብሎኛል ላረገልኝ ውለታ አልከፍሎ እሮታ ስሙ ከፍ ከፍ ይበል ይመስገን ጌታ ዘወትር ጠዋት ማታ ሳይነፍቀኝ ድጋፍ ብርታቱ ሰጠኝ የመንፈስ ጽናቱ አድሎኛል ደስ ብሎኛል ላረገልኝ ውለታ አልከፍሎ እሮታ ስሙ ከፍ ከፍ ይበል ይመስገን ጌታ ዘወትር ጠዋት ማታ